hello አቤት አቤት
ትኬት check ላረግ ነበረ ግን እንትን አላረግኩትም። ኦንላይን ነው የቆረጥኩት።
ትኬት
check ላደርግ ነበረ።
እሺ እሺ ቆይ አንዴ ይቅርታ cashier code ዷን ትነግረኛለህ?
እሷን print አላረግኳትም። ኦንላይን ነው የቆረጥኩት። እንዴት ነው ማግኘት print ይቻላል?
bet list አካ እቺ ሶስት ሰረዛለች አይደለ? እንትን ላይ ስገባ እ።
የሰው ምልክት ያለባት እም፣ እሷን ስትነካ bet list የሚል አለ። bet list የሚለው ውስጥ ግባና ቀኑን አስተካክለ ሰች ስትለው የቆረጥካት ትኬት እዛ ላይ ትመጣለች።
እሺ እሺ እንትን በላትና መልሰህ ደውልልን። እሺ እሺ እሺ መልካም ምሽት።